ጤና ይስጥልኝ። ሁሉ ስፖርት ነው ባኮ ምለዳው
አሰራሮች ተቀይሯል። የግሩፕ ስፖርታችሁ እየሰራልን አለ ቴሌቨርስ ማሻገር አልሻገር ግን
ዲፖዚት ነው
ሁሉ ስፖርት ነው ቀጥታ ከቴሌብር ላይ ወደ ሁሉ ስፖርት ስናሻገር አልሻገሪ ነው።
አው እንትን ላይ ይገቡና ዲፖዚት ዋሌት ላይ ዲፖዚት ላይ ከገቡ በኋላ ብሩን ካስ- ካስገቡ በኋላ የሆነች እስካን ምናምን ነገር ትመጣለች። እሷን እስካን ወደ ጎን ሲያደርጉ ቴሌብር አለ። ከዛ ቴሌብሩን የሚያስፈልገውን እዛ ጋር የሚሉትን ይሞሉና verification code ይላክሎታል። ያን አስገብተው ይሞላሉ ማለት ነው። ለጊዜው በዛ ይጠቀሙ።
እሺ፣ እሺ፣ መልካም ቀን።
መልካም- መልካም